ሰርፕራይዝ ቀላል ነው እባክህ ሆነ እርዳው።
እሺ ሄሎ፣ ሰላም አለን እግዚአብሔር ይመስገን እ ጫወታ የቤስት ቤት ነው አይደል?
አዎ ቤት ቤት ነው። ምን እንርዳ አባቴ?
እንትን የትናንት ጫወታ ከፋየር ምንጭ በስተቀር ሌሎቹ ኩሮች ናቸው ታዲያ።
እሺ
እና የባህር ምንጭ እንዴት ነው የሚታርጉት?
እሺ ፖስትፖንድ የሆነ ጨዋታ አይደለ? የተላለፈ ጨዋታ ስለሆነ አንድ ጫወታ ነው postpone የተደረገው የኔ ጋር ማለት ነው።
አዎ እሺ እኮ ሀያ አራት ሰዓት መጠበቅ አለብህ። እሺ አባቴ ለዛ ነው በህጉ መሰረት እሺ።
እንደዛ ነው ሀያ አራት ሰዓት ተጠብቆ ሀያ አራት ሰዓት በኋላ ውሳኔ ትወስዳላችሁ ማለት ነው።
አዎ አዎ ከሀያ አራት ሰዓት በኋላ የማይጫወቱ ከሆነ void ይሆንና ያሸነፍካቸውን እንትኖች ተ- ወጥቶ እሱ odd ወጥቶ የእሱ የሌሎቹ ታርሞ ይከፈልሃል።
ታሪክ ነው። እሺ እንደዛ እና እሺ፣ እሺ እናመሰግናለን።
እሺ እኛም እናመሰግናለን። እሺ እሺ እሺ።
እሺ